लक्ष ሄሎ
ሰላም ሰላም እንዴት ዋሉ?
እግዚአብሔር ይመስገን ሰላም ዋላችሁ?
እግዚአብሔር ይመስገን።
አለን ምዝገባ ጀምራችኋል እንዴ ወጌሻ?
ወጌሻ ምዝገባ ላይ አይደለንም ይቅርታ።
okay ምንድነው አሁን የተጀመረው?
ምንም አይነት ምዝገባ የለንም አሁን ላይ ማለት ነው። ምዝገባ ሲኖረን ማስታወቂያ እናወጣለን። አዎ የባለፈው የቆየ ነው እሱ ማስታወቂያው።
እሺ እማዬ አመሰግናለሁ። በዚህ በቲክቶክ ነው የምትለቁልን?
በፌስቡክም ይለቀቃል፣ በዩቲዩብም ይለቀቃል፣ okay በቲክቶክም ይለቀቃል። class ሲጀመር ማለት ነው።
እሺ ወይ ስልካችሁ ይኖራችኋል ለማረጋገጥ?
ይኸው አሁን የደወልሽበት።
እዚሁ ልደውል?
አዎ እሺ እሺ እማዬ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን። ሰላም ዋሉ። አሜን። እሺ